Hello?
Hello.
Hello? እንዴት ነው ቦታ ሚ- አ- ሰላም ነኝ፣ ሰላም። እንዴት ነው ቦታ የሚያዘውማ?
የትኛው ቦታ?
ወደ ዋሽንግተን ነው ትኬት የእንትና የኮሜዲያን እሸቱ አይደለም እንዴ? እኮ ቦታ ከዚህ ወደ ዋሽንግተን ከኢትዮጵያ ኢትዮጵያ ነው ያለሁት እና ወደዛ ለመሄድ እ፣ ምንድን ነው እንዴት ነው ቦታ የሚያዘው? ሰው ጠይቂ ብሎኝ ነው።
እዛ ያለው አ፣ ለመሄድ በቀጥታ የፈለግ ዝም ብሎ መሄድ ነው? አዎ አዎ፣ በቀጥታ ነው፣ በቀጥታ ዝም ብሎ መሄድ ነው።
አይ መሄድ ሳይሆን link አስቀምጠናል። እዛ ኦ ኦኬ፣ እሺ እሺ፣ እኮ ነው እኮ።
አመሰግናለሁ።
እሺ እሺ፣ በቃ በቃ።
እሺ